ሄሎ
አስሬ መቤት አቤት፣ እንዴት ዋልሽ?
እግዚአብሔር ይመስገን።
እ፣ አንድ ፎራነር አይተን ነበረ።
እሺ
እ፣ መረጃ ትሰጭናለሽ?
እ፣ ቁጥር ልስጣችሁና መስቀል ፍላወር ብራንች ነው፣ አነጋግሩት።
እሺ ዜሮ ዘጠኝ አስራ አንድ የዘጠኝ አስራ አንድ ሀያ ስድስት እ፣ የዘጠኝ አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና አዎ ዜሮ ዘጠኝ ዘጠና እሺ ታንኪዩ መቤትሽ እሺ አባ